ጤና ይስጥልኝ ልጅ ከእርስዎ ጋር ልርዳዎት? hello ሞዬ
ሁሉ ስፖርት ነው፣ እባክዎ ምን ልርዳዎት?
እሺ የሆነ ቴሌብር ላይ የሆነ ብር አስገብቼ በሁሉ ስፖርት እንትን ባለፈው ባልቼ ማለት ነው እንትን ሊቪንግ ቴሌብር ላይ ቴሌብር ላይም አልገባም ብሩ አየር ላይ ቀረ።
እሺ ሁሉ ስፖርት ላይ ይግቡና transaction history የሚል አለ።
ምን ልበለው?
transaction history የሚል አለ አይደለ?
አ እሱን screenshot አድርገው ቴሌግራም ላይ ይላኩልን።
እሺ
ትራን